ሰላም ጤና ይስጥልን። bet bet
እስቲ bet የሆነ ያልተለቀቀ ጨዋታ እሱን ስታይልኝ ነው።
በምንድን ነው? በወረቀት ነው በኦንላይን?
ወረቀት ወረቀት።
እሺ ንገረኝ፣ cashier ኮዱን።
እሺ ዘጠና ስድስት
እሺ
ዘጠና ሰባት እሺ ዘጠና ሰባት
ሀያ ሰባት እሺ ስድስት
ሎስት ነው። እሺ ሁለት እንትን አለው ሁለት ጌም የትኛው ነው?
የመጨረሻውና የፓሪስ ሳንት ሴንት የሚለው
ፓርሰንት አዎ፣ እና የመጨረሻው ቤስሲ ያንግ የሚለው ሁለቱን የወጣብቅሽ እሺ